ሄላ ወይ ነው Hello መንዲ አቤት አቤት ሸዊት የምትባል ሚኒስትር አለችው የባህልና አዎ ስፖርት ሚኒስተር ናት አዲስ- የስፖርት ሚኒስቴር ነው አዲስ አዎ፣ ናት?
አዲስ ናት እንዴ ለምንድን ነው እናንተ ስልጣን ሰው ሲሰጠው የማታዩት ስልጣን ሰው ሲሰጠው እያየን አይደለም አዲስ ችግራችሁ እሱ ነው
ባህልና ቱሪዝም ነው ባህልና ቱሪዝም ባህልና ባህል ሚኒስቴር ነው ወይስ ምንድን ነች?
ቱሪዝም ለብቻው ሚኒስተር ነው ራሱ።
ባህል ሚኒ- ባህል ባህል ሚኒ- ባህልና ስፖርት ወይዘሮ ሸዊት የምትባል ፓርላማ ቋሚ ኮሚቴ ሰብሳቢ የነበረች አንድ ቀዩ ሴትዮ ታስታውሻለሽ?
እርግጠኛ ነሽ?
አዎ
እሺ።
አ